ጤና ይስጥልን ቢጫ ኢትዮጵያ በተሻሉ ነኝ እባክዎ ምድጃ
ቴክኒክ ፈልጌ መስመር ላይ ነው አዎ፣
ምን ልርዳው
ዳሮን ሆቴል ቴክኒክ ጥገና
ደንበኛችን መስመር ላይ አሉ አለው አለው። ዳሮን ሆቴል ሜክ- ቴክኒክ ፈልጌ ነው።
እሺ የቢጫ አይዲዮትን ይንገሩኝ መቶ ዘጠና አምስት
የቢጃ አይዲዮትን ወይም ቲን ነምበር ይንገሩኝ እኮ መቶ ዘጠና አምስት እያልኩሽ ነው። ልንገርሽ ቁጥር አዎ፣ መ- ቁጥርን ልንገርሽ መቶ ዘጠና አምስት ይሰማኛል። መቶ ዘጠና አምስት ቁጥር ልንገርሽ
መቶ ዘጠና አምስት
ስልሳ አምስት
ስልሳ
መቶ ዘጠና አምስት አልሽ አይደለ?
መቶ ዘጠና አምስት ብያለሁ ስልሳ አምስት
ይሰማል ስልሳ አምስት
መስመር ላይ አሉ ደንበኛችን ኧረ አለሁ በእናትሽ እንዴ መቶ ዘጠና አልኩሽ እየሰማሽኝ እንዴ? hello hello